ጤና ይስጥልኝ። የምትረዳውት አብሮ ይስጥልን። ወደ አርባ አምስት ለመሄድ ነበር።
እሺ፣ ለመቼ?
ለሬ
እሺ፣ ሌሎች አንድ ሰው ነው።
አዎ አንድ ሰው
እሺ፣ ወደ አርባ ምንጭ ዛሬ የለም። ነገ አንድ በረራ አለ ከቀኑ ዘጠኝ ሰዓት ከአርባ የሚነሳ
ውይ ለዛሬ ነበረ ዛሬ የለም፣ ሞልቷል።
ዘጠኝ ሰዓት ላይ አለ ብሎ የነበረ እባክሽ በእናትሽ ታመሳችልኝ ደስ ይለኛል።
ተይዞ ይሆናል። አሁን ላይ ምንም አይነት flight የለም።
እሺ ምናልባት check አድርጊልኝ እስኪ ከቻልሽ።
ምን check ላድርግልዎት?
ምናልባት ቦታ ካለ እባክሽን እኮ ስለሌለ ነው። እዚህ ላይ እያሳየኝ አይደለም። no flight available ነው።
እኮ አንድ ዘጠኝ ሰዓት ላይ አለ ብሎ የነበርና ለዛ ነበር።
አዎ ወዲያው book ማድረግ ነበረቦት እንደዛ ከሆነ። አሁን ተይዟል፣ የለም ምንም አይነት ቦታ የለውም።
እሺ አዲስ ነገር ካለ ታሳውቂኛለሽ ጠብቅሽ።
ምንም እኛ ላይ አያሳየንም፣ የለም።
በቃ እሺ እሺ እሺ፣ መልካም ቀን።
አሜን። እሺ እሺ እ ማለት